ሰላም
አቤት
በሌላ ስልካሁን ደውዬ ነበረ አልተሰማም። ደውል እንደገና ብሏቸው ነበር።
ትዕግስት ደሳለኝ ጋር ተዘግቶብኝ ነው።
ካሳ ሞሴ ብላችሁ መዝግባችሁ ነበር። አሁን
ካሳሙሴ ምን ላይ ነበር የተመዘገቡት?
ወጌሻ ወጌሻ
ወጌሻ እሺ፣ ከነገር መዝገቦች ይላሉ። ስም ስም ማለት
ካሳ ሞሴ
ካሳ ሞሴ
አዎ፣ ካሳ ሞሴ ኮልፌ ቀራኒዮ ወረዳ አንድ
እሺ፣ ስልክ ቁጥር ይላሉ።
ዜሮ ዘጠኝ አስራ ዘጠኝ
አስራ ዘጠኝ አስራ ዘጠኝ
እሺ፣ ድጋሜ አስራ ዘጠኝ ነው።
ዜሮ ዘጠኝ አስራ ዘጠኝ አርባ አንድ
እሺ፣
ዘጠና አምስት ዜሮ አምስት
ዘጠና አምስት ዜሮ አምስት አዎ
እሺ፣ ለእርሶ ነው እ እ
ለእርሶ ነው ለሌላ ሰው የተመዘገቡት?
የራሴ ስልክ ነው።
እሺ፣ ኦንላይን ነው በአካል ነው የተመዘገቡት? hello፣ hello class ኡን በ online ነው በአካል መማር የፈለጉት?
በአካል በአካል
በአካል ነው በኦንላይን ነው class ኡን የፈለጉት መማር የፈለጉት?
በ- በኦንላይን
በኦንላይን አዎ
እሺ፣ ስልክ ክፍያ አውጥተዋል? ከዚህ በፊት የደወሉት ሰዓት በአካል ለመምጣት ስፈልግ ነው። በአካል ለመምጣት
ሲኤምሲ ሚካኤል Economics Association ህንጻ እ፣ ክፍያው በ credit hour ነው። በአጠቃላይ ሀያ credit hour ነው ይሆናል። credit hour ሰባ ብር ነው። አጠቃላይ ክፍያ አስራ አምስት ብር ነው። ቀድሞ ለሚከፍሉ discount እናደርጋለን። አስራ ሁለት ሲሆን አስራ ሁለት ቀን ቀን አስራ ሶስት ቀን አስራ ሁለት እሺ